ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
withdraw ላዘን ነበርና እሺ
ወደ ንግድ ባንክ account ነው ያዘው ነው።
እሺ አልገባ።
አዎ ምን ያህል ይቆያል?
መቼ ነበር withdraw ያደረግከው?
አሁን ነው።
በቻፓ ነው?
አዎ በቻፓ ነው።
ቻፓ ከሆነ ትንሽ system fail ስላደረገባቸው ነው። አሁን እያስተካከሉ ስለሆነ ትንሽ ጠብቀን። እሺ ይገባል።
አዎ ትንሽ የምጠብቀው።
አዎ ትንሽ ጠብቀውና ካልገባልህ ግን እንድናሳውቅልህ መልሰህ ደውልልን። እሺ ድጋሚ እንድናሳውቅ።
አይ እሺ